ቅዳሴ ዘባስልዮስ ምዕራፍ ሶስት ይዲ ተንስኡ ለጸሎት ይህ እግዚኦ ተሳሃለነ ይካ ሰላም ለኩልክሙ ይህ ምስለ መንፈስከ ይካ ጸሎተ ፈትቶ እንዳለፈው ነው። ወካይበ ነአኩቶ ለእግዚአብሔር አሐዜ ኩሉ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሲያመሰግን መጥቶ ነበርና ካይበ አለ። ዳግመኛ ሁሉን የፈጠረ ሁሉን የሚገዛ የጌታችን የኢየሱስ ክርስቶስ የባሕሪ አባቱ እግዚአብሔር አብን እናመሰግነዋለን። እስመ ውእቱ ረሰየነ ድልዋነ ይእዜኒ ከመንቁም ውስተ ዝንቱ መካን ቅዱስ ወንጹህ ንጹህ ክቡር በሚሆን በቤተ መቅደስ ቆመን እንድናገለግል አድርጎናልና አንድም ለማገልገል አብቅቶናልና። ወናንስ እደዊነ ሀበ መልዕልት እደ ቃላችን እደ ሕሊናችን ለጸሎት ለአምልኮት እናነሳ ዘንድ ወንትቀነይ ለስሙ ቅዱስ ክቡር ለሚሆን ስሙ በጸሎት በምስጋና እንገዛ ዘንድ ኪያሁ ካዕበ ንስአሎ ከመ ይረስየነ ድልዋነ ለእርገት ካዕበ ረስየነ ላለው ነው። ካዕበ ረስየነ ላለው ነው። ዳግመኛ ለክብር ወለተሳትፎ ምስጢራቲሁ መለኮታዊት እንተ ኢትመውት ኢተሃልፍ ሲል ነው። መለኮት የተዋሃደው የማትለወጥ ስጋውን ደሙን ለመቀበል ያበቃን ዘንድ አብቃን ብለን እንለምነው። ስጋ ቅዱስ ወደመ መሲሁ ክቡር ምስጢራቲሁ ያለውን ስጋ ቅዱስ ወደመ መሲሁ ክቡር አለ። አሐዜ ኩሉ እግዚአብሔር አምላክነ አሐዜ ኩሉና አሐዜ ኩሉ አንድ ወገን ነው። ይዲ ጸልዩ ይህ አቡነ ዘበሰማያት እንዳለፈው ነው። ይካ እግዚእ እግዚኦ እግዚአብሔር አምላክነ አቢይ ዘለዓለም አቤቱ ቅድመ ዓለም የነበርህ ዓለምን አሳልፈ የምትኖር በመፍጠር በማሳለፍ አቢይ የምትሆን ጌታችን ፈጣሪያችን እግዚአብሔር ወመድምም ስብሐቲሁ ክቡር ክቡር የሚሆን ምስጋናው ድንቅ የሚሆን አንድም ጌትነቱ የማይመረመር ዘየአቅብ ኪዳኖ ወምህረቶ ለእለ ያፈቅርዎ በኩሉ ልቦሙ በፍጹም ልቡናቸው ለሚወዱት ለሚያመልኩት ቸርነቱን ቃል ኪዳኑን የሚጠብቅ የማያፈርስ ዘጸገወነ መድኃኒተ እምኃጣውኢነ በዋህድ ወልዱ ኢየሱስ ክርስቶስ እግዚእነ ተቀዳሚ ተከታይ በሌለው በልጁ ኢየሱስ ክርስቶስ ሥጋ መሆን ስርየተ ሲል ነው። ኃጢአታችን ያስተሰረየልን ሕይወተ ኩሉ የሁሉ መድኃኒት ረዳኢ ለለ ይጐይዩ ሀቤሁ ይቀርቡ ሲል ነው። በእምነት ወደ እሱ የሚቀርቡትን በረድኤት በሥጋው በደሙ የሚረዳ ወተስፋሆሙ ለለ ይጸርሁ ኪያሁ ሀቤሁ ሲል ነው። ወደ እሱ ለሚለምኑ አለይታቸው የሚሆን ዘይቀውሙ ቅድሜሁ እልፍ አይላፋት ወትእልፊታ አይላፋት መላእክት ወሊቃነ መላእክት ቅዱሳን ንጹሐን ክቡራን የሚሆኑ ብዙ የብዙ ብዙ መላእክት ሊቃነ መላእክት ሱራፌል ወኪሩቤል ሱራፌል ኪሩቤል ወኩሉ ጉባኤ ዘእይትሁየለቁ ዘእይትሁየለቁ ኃይላት ሰማያውያን በሰማይ ከሚኖሩ ከመላእክት ወገን ስፍር ቁጥር የሌለው ወኩሉ ጉባኤ ዘእይትሁየለቁ ኃይላት ሰማያውያን በሰማይ ከሚኖሩ ከመላእክት ወገን ስፍር ቁጥር የሌለው አንድነት ከፊቱ የሚቆሙለት ቅጽሉ ለወልድ ነው። የእግዚአብሔር ዘቀደስከ ዘንተ ቁርባነ ዘስሩ በቅድሜከ በርደተ መንፈስ ቅዱስ ላይሌሁ ላዕሌሁ አንጽሐነ ኦ ሊቅነ ኦ እግዚአብሔር ሊቅነ ብለህ ግጠም። አቤቱ አስታራቂያችን እግዚአብሔር በመንፈስ ቅዱስ አክባሪነት ለዋጭነት ዘንቡር ዘድልው ሲል ነው። ከፊትህ ተዘጋጅቶ ያለ ስጋውን ደሙን ያከበርህ የለወጥህ እምኩሉ አበሳ ዘህቡእ ወዘገሃድ እኛንም ከተሰወረው ከተገለጸው ኃጢአታችን አንድም ተሰውረን ተገልጸን ከሰራነው ከፍጹም ኃጢአታችን አንጻን። ወኩሎ ህሊና ዘያሰምር ሂሩታከ ባህርይህን ደስ የማያሰኝ የማያሰኝ ክፉን ህሊና ክፉን ህሊና ሁሉ ኦ እግዚአብሔር መፍቀር የሰብ አቤቱ ሰው ወዳጅ የምትሆን እግዚአብሔር አርህቅምኔነ ከእኛ አርቅልን። ወአንጽህ ነፍሰነ ወስጋነ ወመንፈሰነ ነፍሳችን፣ ስጋችን፣ ልቡናችን አንጻልን ለቀድሶ ነፍስ ወመንፈስ ለቀድሶ ስጋ ወነፍስ ወመንፈስ እንዳለፈው ነው እንዳለው ነው። ወአልባቢነ ልቡናችን ንጹህ አድርግልን ከመበልብ ንጹህ ወበብርህት ነፍስ ከቂም ከበቀል በራቀ ልቡና አዋቂ በሆነች ሰውነት ወበከናፍር ፍሱሃት በከናፍር መላውን ህዋሳት መናገር ነው። ደስ ብሎን እታበል ህየንቴሁ ዘንበለ ሀፍረት ከመንጸውከ ኦ አብ ቅዱስ አቡነ ዘበሰማያት ዘቀደስከ ብሎ ነበርና ስጋውን ደሙን ስለለወጥህ አንድም አንጽሐነ ብሎ ነበርና ስላነጻህን አንድም አርህቅ ብሎ ነበርና ስላራክልን ሳናፍር ሳንፈር ደፍረን አቡነ ዘበሰማያት ብለን እንጠራህ ዘንድ አንጽህ ነፍሰነ ብለህ ሰር ይህ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ስጋሁ ወደሙ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ ይዲ ንፍቅ አርህው ኆኃተ መኳንንት ይዲ እንዘ ትቀውሙ እንዳለፈው ነው። ይካ ናሁ ሃሎ ምስሌነ ዮም ዲበ ዝንቱ ማዕድ አማኑኤል በግኡ ለእግዚአብሔር ዘየአትት ኃጢአተ ዓለም የዓለሙን ኃጢአት የሚያስተሰርይ የእግዚአብሔር መስዋዕቱ አማኑኤል በዚህ መስዋዕት አለና አንጽሐነ ኦ ሊቅነ አማኑኤል ማለት አምላክ ወሰብ ማለት ነው። ወዝንቱ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል በሕፃንነት በበግእነት ይታይበታልና ሃሎ አለ ወሃቤ ቃሉ ዲበ መናብርት በኪሩቤል አድሮ ቅዳሴን ያሰማል። አንድም በመምህራን አድሮ ወንጌልን ያስተምራል። አንድም በቀሳውስት አድሮ ጸሎተ ቅዳሴን ያሰማል። ቃለ ወሃቡ ደመናት እንዲል አንድም በዘባነ ኪሩብ ሳለ ሃሎ ዲበ ማዕድ ወኩሉ ሰራዊተ መላእክት ለይቀውሙ ቅድሜሁ ይጸርሁ ወይባርክዎ አለቆች ያሏቸው ከፊቱ የሚቆሙ ሰራዊት አሰምተው ያመሰግኑ ያመሰገኑት ወሊቃነ መላእክት ያደንኑ ወይሰግዱ ለበዓለ አብይ ስም ዘያስተርኢ አብይ ስሙ ለሚባል ለማይመረመር ለሱ ሊቃነ መላእክት ወድቀው ይሰግዳሉ። አርባዕቱ እንስሳ ሰባህያን ወመዘምራን እለ ይጸውሩ መንበሮ በቃል በልቡና የሚያመሰግኑ ዙፋኑን የሚሸከሙ ኪሩቤል ይጸርሁ ወይባርክዎ አሰምተው ያመሰግኑታል። እሱ ይሸከማቸዋል እንጂ እነሱ ይሸከሙታልና እንዲህ አለ ቢሉ በዘፈቀደ ይገለጽባቸዋልና መንበሩን ተሸክመው ይታያሉና አንድም በጸጋ ያድርባቸዋልና። እስራ ወአርባዕቱ ካህናት ዘበእደዊሆሙ ማዕጠንተ ወርቅ ምሉዓነ ዕጣን ዘውእቱ ጸሎተ ንጹሐን የአርጉ ዲበ መልዕልት መስዋዕተ ውኩፈ ቅድመ ሕያው እስከ ለዓለመ ዓለም። ይኸውም የቅዱሳን ጸሎት ነው። ዕጣንን የተመላ የወርቅ ማዕጠንት በእጃቸው የተያዘ ሀያ አራቱ አጠንተ መንበር እስከ ዘላለሙ ሕያው ሆኖ በሚኖር በሱ ፊት ወደህ የምትቀበለው መስዋዕት አድርገው ብለው ወደ እሱ ያሳርጋሉ። መጽሐፍ ምስጢር እንጂ ንባብ አይጠነቅቅምና ማዕጠንት ብሎ ምሉአነ ዕጣን አለ። ወርቅ አለ ጽርየቱን መናገር ነው። ምሉአን ማለቱ የማያቋርጡ ናቸውና። ደናግል ንጹሐን እለ ሐፀቡ አልባሲሆሙ በደመ በግዑ ዘውእቶሙ አሰርቱ ወአርባዕቱ እልፍ እሊህውም እሊኸውም አስራ አራት እልፍ ከአራት ሺህ ሰማዕታት ናቸው። አንድም ሄሮድስ ያስፈጃቸው ሕፃናት ናቸው። በበግዑ ደም ልጅነታቸውን ያጸኑ፣ አንድም ሰውነታቸውን ያነጹ ንጹሐን ደናግል ይሴብህዎ ወይባርክዎ ለእግዚአብሔር ጸባኦት እንዘ ይብሉ አሜን ሃሌሉያ ቅዱስ እግዚአብሔር አብ ጸባኦት ሃሌሉያ ማለት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማለት ነው። በእውነት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መዋኢ እግዚአ ኃይላት የሚሆን እግዚአብሔር አብ ንጹሕ ጽኑ ክቡር ልዩ ነው። አንድም ንጹሕ ጽኑ ክቡር ልዩ መዋኢ እግዚአ ኃይላት የሚሆን እግዚአብሔር አብ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ነው። አንድም ሃሌሉያ ማለት ስብሃት ለእግዚአብሔር ማለት ነው። ንጹሕ ጽኑ ክቡር ልዩ መዋኢ እግዚአ ኃይላት ለሚሆን ለእግዚአብሔር አብ ምስጋና ይገባዋል እያሉ እግዚአብሔርን ፈጽመው ያመሰግኑታል። አሜን መመስገኑ እውነት ነው። አንድም በእውነት ምስጋና ይገባዋል ይበሉ። አሜን እንደ ተሰጥኦ ነው። ሃሌሉያ ቅዱስ ወልድ ዋህድ ኢየሱስ ክርስቶስ እግዚእነ ተቀዳሚ ተከታይ የሌለው ንጹሕ ጽኑ ክቡር ልዩ የሚሆን ጌታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ነው። አንድም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጌታችን ኢየሱስ ክርስቶስ ንጹሕ ጽኑ ክቡር ልዩ ነው። አንድም ንጹሕ ጽኑ ክቡር ልዩ ለሚሆን ለጌታችን ኢየሱስ ክርስቶስ ምስጋና ይገባዋል። አሜን መመስገኑ እውነት ነው። አንድም በእውነት ምስጋና ይገባዋል። ሃሌሉያ ቅዱስ መንፈስ ቅዱስ ጰራቅሊጦስ መጽንኢ ጰራቅሊጦስ ማለት እንዳለፈው ነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስ ንጹሕ ጽኑ ክቡር ልዩ ነው። አንድም ንጹሕ ጽኑ ክቡር ልዩ የሚሆን መንፈስ ቅዱስ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ነው። አንድም ንጹሕ ጽኑ ክቡር ልዩ ለሚሆን መንፈስ ቅዱስ ምስጋና ይገባዋል። አሜን መመስገኑ እውነት ነው። አንድም በእውነት ምስጋና ይገባዋል። ሃሌሉያ ቅድስት ወህሪት ወላዲተ አምላክ ማርያም ድንግል ንጽሕት የተመረጠች ለምትሆን አምላክን ለወለደች ለመቤታችን ምስጋና ይገባታል። ሃሌሉያ ብሎ ቀጸለላት ቀዳማዊውን ስለወለደች ነው። አንድም እምቅድመ ዓለም ነበረት በህሊና አምላክ ይላታልና። አሜን መመስገኗ እውነት ነው። አንድም በእውነት ምስጋና ይገባታል። ሃሌሉያ ንጽሕት ወህሪት አዲ ዛቲ መስዋዕት አሜን። ዳግመኛ ንጽሕት የምትሆን እመቤታችን በእውነት ትመሰገናለች። አንድም በእውነት ምስጉን ናት። መስዋዕት አላት የመስዋዕት እናት ናትና። ሃሌሉያ ምስጋና ይገባዋል። ያለፈው ሶስቱ ሃሌሉያ የሶስትነት ይህ የአንድነት ምሳሌ ነው። ወበእንተ ዝንቱ መድኃኒነ መድኃኒነ ይኬልህ እንዘ ይብል የምናመሰግነው ስለሆነ መድኃኒታችን አሰምቶ አንድም እንድንሰማው አድርጎ እንዲህ ብሎ ይናገራል። እስመ ስጋየኒ መብላ ጽድቅ ዘበአማን ስጋየ እውነተኛ ምግብ ነውና፣ ወደምየኒ ስትየ ሕይወት ዘበአማን ደሜም እውነተኛ መጠጥ ነውና። ዘበአማን አለ ሀተታ እንዳለፈው ነው። ዘበልአ ስጋየ ወሰትየ ደምየ ስጋዬን ደሜን የተቀበለ ይሄሉ ምስሌየ እኔን ተውህዶ ይኖራል። ወአነሂ ካይበ እሄሉ ምስሌሁ ዳግመኛ እኔም እሱን ተዋህጀ እኖራለሁ። እንደ እሳትና እንደ ብረት የጸጋ ተዋህዶ ከመበልብ ንጹሕ ወበከናፍር ፍሱሃት ከቂም ከበቀል በራቀ ልቡና ሁነን ደስ ብሎን ንድፍር በሞገስ ወንበል። እግዚአብሔር አብ ቅዱስ አቡነ ዘበሰማያት እኛም ደፍረን በባለሟልነት ሁነን አቡነ ዘበሰማያት ብለን እንጠራ ዘንድ መድኃኒነ ይኬልህ አንድም ዘበላ ስጋዬ ነው። ይዲ ስግዱ ለእግዚአብሔር ይህ ቅድሜከ እግዚኦ ይካ ጸሎተ ንስሐ ወእምድኅረ ተመጠው ይካ ሀዳፊ ነፍስ እንዳለፈው ነው። አሚሃ መልአ ፍስሐ አፉነ ወተሐስየ ልሳንነ ዘነሳይነ እምዝንቱ ምስጢር ዘኢይማስን ዘኢይሐልፍ ሲል ነው። ዘበልአ ያለውን ሰምተን አንድም በሰማን ጊዜ የማይለወጥ አንድም ከማይለወጥ ስጋው ደሙ የተቀበልን እኛ ፈጽሞ ደስ አለን። ኦ እግዚኦ ዘአይን ይርእየ አቤቱ አይነ ስጋ ያላየው ነው። ወእዝን ይሰምዐ እዝነ ስጋ ያልሰማው ነው። ውስተ ልበ ሰብ ዘይትሃለየ ዘአስተዳልወከ አምላክ ለለ ያፈቅሩ ስመከ ቅዱሰ አምላክ ክቡር ንጹሕ የሚሆን ስምህን ለሚወዱ ለሚያመልኩ ያዘጋጀኸው በሰው ልቡና ያልታሰበ ነው። ወከሰትከ ለነ ለሕፃናት ንዑሳን እለ ውስተ ቤተ ክርስቲያንከ ቅድስት ክብርት በምትሆን ቤተ ክርስቲያን ላለን ላለን ሕፃናተ አእምሮ ለምንሆን አንድም በንጽሐ ጠባይ ለተፈጠርን ለእኛ የገለጽከው ነህ። ኦ አብ እስመ ዝንቱ ስምረትከ ኮነ ዘኮነ በቅድሜከ እግዚአብሔር አምላክነ ኦ እግዚአብሔር አብ አምላክነ ብለህ ግጠም። አቤቱ ፈጣሪያችን እግዚአብሔር ይህ መገለጹ ፈቃድህ ሆኗልና መልአ ፍስሐ አፉነ አንድም መድኃኒነ ይኬልህ ይዲ ጸልዩ ዲያቆን ጸልዩ ይበል ይካ እስመ አንተ መሃሪ መሃሪ ይቅርባይ ስለሆንህ ይህ መገለጹ ፈቃድህ ሆኗልና አንድም መሃሪ ይቅርባይ ነህና መልአ ፍስሐ አፉነ መድኃኒነ ይኬልህ ወለከ ማንሻ አንድም መሃሪ ይቀርባይ ነህና ወለከ ነፌኑ እስከ አርያም ስብሐተ ወክብረ ለአብ ወወልድ ወመንፈስ ቅዱስ ላንተ ለአብ ላንተ ለአብ ለወልድ ለመንፈስ ቅዱስ ብዙ ምስጋና እናቀርብልሃለን እናከብረሃለን ይበል። ለከ ብሎ አንድነታቸውን አብ ወልድ መንፈስ ቅዱስ ብሎ ሶስትነታቸውን ተናገረ። ይእዜኒ ወዘልፈኒ ወለዓለመ ዓለም ለዘላለሙ ነው። ይህ አሜን። በእውነት ላንተ ለአብ ለወልድ ለመንፈስ ቅዱስ ምስጋና እናቀርባለን። አንድም መሐሪ ይቅርባይ መሆንህ እውነት ነው ይበሉ። ይካ አንብሮ እድ እንዳለፈው ነው። አግብርቲከ እግዚኦ እሉ ለይትቀነዩ ለከ አቤቱ እኒህ ባሮችህ አገልጋዮችህ በአምልኮ የሚገዙልህ ናቸው። አንድም በአምልኮ የሚገዙልህ እኒህ ባሮችህ ናቸው ይበል። ወይፄውኦ ስማከ ቅዱሰ ክቡር ንጹሕ የሚሆን ስምህን የሚጠሩ ናቸው። ወአትሓቱ አርእስቲሆሙ ቅድሜከ ርዕሰ ልቡናቸውን ዝቅ ያደረጉ አንድም ልቡናቸውን ከትዕቢት ያዋረዱ ናቸው። አንድም ክቡር ንጹሕ የሚሆን ስምህን የሚጠሩ ልቡናቸውን ከትዕቢት ያዋረዱ እሊህ ባሮች ናቸው። ህድር ላዕሌሆሙ ወህድር ቦሙ ሲል ነው። ወሁሩ ምስሌሆሙ በነፍስ በስጋ ወሁር ምስሌሆሙ በነፍስ በስጋ አድረህባቸው ኑር። ወርድኦሙ ውስተ ኩሉ ምግባረ ሰናይ በበጎ ስራ ሁሉ እርዳቸው። ወአንጽህ ልቦሙ እምኩሉ ምግባረ እኩይ ምድራዊ ከምድራዊ ከአፋዊ ከክፉ ስራ ሁሉ ልቡናቸውን አንጻላቸው። ወሃቦሙ ይህየው ደስ ይላቸው ዘንድ ደስታውን ስጣቸው። ወሃይወ ልቡ ለያዕቆብ እንዲል ወየሃልዩ ዘለዓለም ሕይወተ ወይለብው ዘያሰምረከ የዘላለም ሕይወት መንግሥተ ሰማያትን እያሰቡ አንተን ደስ የሚያሰኝህን ነገር ያውቁ ዘንድ በወልድከ ዋህድ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዝንቱ ዘንህነ ወኩሉ ሕዝብከ ንጸር ሀቤሁ ወንብል መሐረነ እግዚአብሔር መድኃኒነ ለዓለም ዓለም አሜን። እኛ ሕዝቡ ሁሉ መድኃኒታችን እግዚአብሔር በእውነት ማረን ይቅር በለን እያልን ወደ እሱ በምንለምነው ተቀዳሚ ተከታይ በሌለው በልጅህ በጌታችን በፈጣሪያችን በመድኃኒታችን ኢየሱስ ክርስቶስ ሥጋ መሆን ርድኦሙ ይበል በዘወትር ወበተስካረ ሊቃነ ጳጳሳት ወካህናት ወበተስካረ ነገሥት ወአመ ሰዱሱ ለጥር ዕለተ ዕረፍቱ ቀድስ